ይላታል በረኬ እሷ አይና አፋር መሳይ ፍቅሯ ሰው ማራኪ አዳል ግመሌቱን ይላታል በረኬ እሷ አይና አፋር መሳይ ፍቅሯ ሰው ማራኪ ደግሜ ደግሜ ልበሎ ዳጀናት አቤት አቤት አቤት የአይኔ የብረቱ የውስጦ በሌናት አቤት አቤት አቤት አየው ሽንጧ ሲዋኝ አየው ዳለ ሲዋኝ አቤት አቤት አቤት ዛሬ ሳይቻት ነው ያወኳት ይብላኝ አቤት አቤት አቤት ትሽኮረመማለች ምን አሽኮረመማት አቤት አቤት አቤት ሁሉም ሰው በጊዜው ይጫወታል በልባት አቤት አቤት አቤት ብነግራት ብነግራት ባስረዳት በዘዴ አቤት አቤት አቤት ምን ያለችው ልጅና አይገባትም እንዴ አቤት አቤት አቤት መውደዴ ናት አካሌ ናት የኔ ስሜት ፍቅሬ እሷ ናት አዳል ገመዴቱን ይላታል በረኬ አንቺ አይና አፋር መሳይ ፍቅርሽ ሰው ማራኪ አዳል ግመሌቱን ይላታል በረኬ አንቺ አይና አፋር መሳይ ፍቅርሽ ሰው ማራኪ ይወድሻል ልቤ ወቅ የለኝ እንዴ አቤት አቤት አቤት መንፈሴ ሲጨነቅ ሲባዘን ሲባቼ አቤት አቤት አቤት ስሜት የኔን ጉዳይ ሳቂ ተጫወቼ አቤት አቤት አቤት ሳይበሏት ጋቢውን ፈገግታሽን አንቴ አቤት አቤት አቤት ለውበትሽ ጥራት ጌጥ አይወጣለትም አቤት አቤት አቤት እጥር መጠን ያልሽ ቆንጆ ነሽ የሚጥም አቤት አቤት አቤት ማናለው ውበትሽ ልቦን ያላረካው አቤት አቤት አቤት አንቺን ሲመለከት ከፋት ያልመታው አቤት አቤት አቤት መውደዴ ነሽ አካሌ ነሽ የኔ ስሜት ፍቅሬ አንቺ ነሽ አዳል ግመሌቱን ይላታል በረኬ እሷ አይና አፋር መሳይ ፍቅሯ ሰው ማራኪ አዳል ግመሌቱን ይላታል በረኬ እሷ አይና አፋር መሳይ ፍቅሯ ሰው ማራኪ ደግሜ ደግሜ ልበሎ ዳጀናት አቤት አቤት አቤት የአይኔ የብረቱ የውስጦ በሌናት አቤት አቤት አቤት አየው ሽንጧ ሲዋኝ አየው ዳለ ሲዋኝ አቤት አቤት አቤት ዛሬ ሳይቻት ነው ያወኳት ይብላኝ አቤት አቤት አቤት ትሽኮረመማለች ምን አሽኮረመ ያመማት አቤት አቤት አቤት ሁሉም ሰው በጊዜው ይጫወታል በሏት አቤት አቤት አቤት በነግራት በነግራት ባስረዳት በዘዴ አቤት አቤት አቤት ምን ያለችው ልጅና አይገባትም እንዴ አቤት አቤት አቤት መውደዴ ናት አሃ አካሌ ናት አሃ የኔ ተንቤ አሃ ፍቅሬ ሷ ናት አሃ